ዛሬ ምክንያት deposit ቆይ ብር መቼ ነው የሚመለሰው?
ምን አልከኝ?
ብር መቼ ነው የሚመለሰው? deposit እያደረግ ነው።
መቼ ነው የሚመለሰው?
አዎ እ?
እየተመለሰ ነው ወንድሜ።
እኮ መቼ ነው የሚመለሰው? እኔ አሁን ስምንት ሰዓት ላይ ነበር ያልኩት።
እሺ
ሀሳብ አልገባልኝም። ምንድን ምንድን ምን ተፈጥሮ ነው? እ?
hello
ምን ጠፋ? ምን ሆነ? ምን ሆነ?
እየ- እየመለሰ ነው። እሺ አባ አሁን እየተመለሰ ነው።